ነሺ ነሺ የአገሬ ልጅ ነሺ ነሺ ነሺ የኢትዮጵያ ልጅ ነሺ ነሺ ነሺ የአገሬ ልጅ ነሺ ነሺ ነሺ የኢትዮጵያ ልጅ ነሺ ነሻሉኝ ጎንደሬ ነሻሉኝ ጎንደሬ ነሻሉኝ ጎንደሬ አንቺ ወለላ ማሬ ነሻሉኝ ጎጃሜ ነሻሉኝ ጎጃሜ ነሻሉኝ ጎጃሜ አንቺው ነሽ ህመሜ ነሻሉኝ ኮሎ ነሻሉኝ ኮሎ ነሻሉኝ ኮሎ ጠንበለል መለሎ ነሻሉኝ ከትግራይ ነሻሉኝ ከትግራይ ነሻሉኝ ከትግራይ በፍቅር ስሰቃይ ነሻሉኝ ኦሮሞ ነሻሉኝ ኦሮሞ ነሻሉኝ ኦሮሞ ልቤ ባንቹ ታሞ ባንቹ ታሞ ነሻሉኝ ጉራጌ ነሻሉኝ ጉራጌ ነሻሉኝ ጉራጌ አንቺ አብሮ አደጌ ነሻሉኝ ካሳ ነሻሉኝ ከደቡብ ነሻሉኝ ካሳ ፍቅርሻ ይረሳ አይረሳ
ነሻሉኝ ካፋር ነሻሉኝ ካፋር ነሻሉኝ ካፋር ከሩሲ ሀገር ከሩስ ሀገር ነሻሉኝ ከድሬ ነሻሉኝ ሀረሬ ነሻሉኝ ከድሬ አንቺ ነሽ ክዳሬ ነሻሉኝ ከሸገር ነሻሉ አዲስ አበባ ነሻሉኝ ከሸገር የሁላችን አድባር የሁላችን አድባር የሁሉ መጠጊያ ለስቲ በይነይ በልማ
በይነይ በይነይ አቤት አቤት በይነይ ሀገሬን ሀገሬን ሀገሬን ይለኛል ሀገሬን ሀገሬን ሀገሬን ይለኛል ሀገሬን ይለኛል።
እናትና አባቴን ሰው ይናፍቀኛል እናትና አባቴን ሰው ይናፍቀኛል ሀገሬን ሀገሬን አይልም ወይ ሰው አይልም ወይ ሰው።
ሀገሬን ሀገሬን አይልም ወይ ሰው ክፉ ሲናገሩት ወዲ የባሰው እንዴት ይላል ዋጣ ክፉ ሲናገሩት ወዲ የባሰው
አትነካካኝ
እስኪ ከጫፍ እስከ ጫፍ ሁላችንን በልከፍከፍ ጎንደር የጃሌው ከተማ ይከፋል ፋሲል ሲታማ ጎጃም የፍቅር ፋኖስ የበላይ አገር ማርቆስ ትግራይ ዮሐንስ ቢሰዋ ይወሳል በአክሱም በሳባ ከወንዝ ሞሎ ቦርከና ይፈሳል ሞልቶ ቁንጅና
አኮ ጀግና ቢወደስ በጋሞ ምድሩ ለምለም ነው ሲዳሞ ወለጋ ለቀምት ኦሮሞ አልቅም ቡናው ተለቅሞ አይፈራም ጅማ ደፋር ከማለ በአባ ጁፋር አንዴ አበላት
ሀረሮች ለሚወዱት ምናለ የማይቆኑት ሰው ሲወዱ ከልባቸው ድሬዎች ጣጣም የላቸው አዳም የላቸው የአዲስ የሸገር ልጆች አቤት ፍቅራቸው ሲመች ቀርቦ ገበታ በአንድ መሶብ ወትሮም ልምዱ ነው መተሳሰብ ለከፋው ደራሽ እንዳረሰው አምሳያም የለው የአገሬ ሰው አምሳያም የለው የኢትዮጵያ ሰው አምሳያም የለው የኢትዮጵያ ሰው ጥጡ ተለቅሞ ካፋር ውብ አርጎ ፈትሎት ምንጃር እንዝር ሳችሮት በጊዜ ጠላቱ አማረ በዶርዜ
አኮ ሸዋ ተውቦ ተሰፍቶ ጉራጌ ሸጠው መርካቶ
የሁሉ ሀገር ጉራጌ ሥራ ልምዳቸው ለወሬ ጊዜም የላቸው አይሆንም ማለው
ከአገር ካወጣኝ እንጀራ እናት አባቴን አደራ አደራ
ከአገር ካወጣኝ እንጀራ እህት ወንድሜን አደራ አደራ
ከአገር ካወጣኝ እንጀራ አምላክ ወገኔን አደራ ወንዝ ያሻገርከኝ ችግሬ ሰርጌን አድርገው በአገሬ ወንዝ ያሻገርከኝ ችግሬ ሰርጌን አድርገው በአገሬ ቀርቦ ገበታ በአንድ መሶብም ወትሮም ልምዱ ነው መተሳሰብም ለከፋው ደራሽ እንዳረሰው አምሳያም ያለው የአገሬ ሰው አምሳያም ያለው የኢትዮጵያ ሰው አምሳያም ያለው የኢትዮጵያ ሰው ነሺ ነሺ የአገሬ ልጅ ነሺ ነሺ ነሺ የኢትዮጵያ ልጅ ነሺ ነሺ ነሺ የአገሬ ልጅ ነሺ ነሺ ነሺ የኢትዮጵያ ልጅ ነሺ ነይ ነይ የአገሬ ልጅ ነይ ነይ ነይ የኢትዮጵያ ልጅ ነይ